ውጪ እየጠፋ እኮ ነው እዚህ ጋር። ይመልሳል። እኔ ምን ላድርገው? እሺ። ደግሞ ሁሉም ስልክ አያነሱ። ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር ምደውሎት።
እሺ ያልመጣ አይተም ነበሩት order አዎ።
አድርገው ምን ነበር?
አዎ።
ይቅርታ።
ሽንኩርት ነበረ፣ ቀይ ሽንኩርት ገርፎራ።
እሺ፣ ነገ መቀበል ይችላሉ?
አዎ ስጋ እ፣ ሰጥቼ እሄዳለሁ ሌላ የሚቀበል ሰው።
እሺ፣ የት ነበር location ኑ?
አለም ባንክ አንፎ አልፋ ሰባ አምስት ነበረ።
እሺ፣ አለም ባንክ።
አለም ባንክ አ፣ ቤቴል አለም ባንክ ማለት ነው። የኛው አለም ባንክም ስላለ እሺ፣ ቤተል አዎ።
ማለት ነው።
አዎ ቤቴል አለም ባንክ ከዛ አልፎ አንፋ ሁለት ነው። መቶ አምስት የሚባል አለ፣ ሰባ አምስት የሚባል አለ። ሰባ አምስቱ ቅርብ ነው።
እሺ፣ driver ኦች እሺ፣ ማ- ሲደርሱ ይደውላሉ፣ ስልክ ያንሱላቸው።
እሺ፣ እሺ፣ እሺ፣ ማ- እናመሰግናለን። መልካም እሺ፣ ምሽት።
እሺ፣ ደህና ነኝ።
እሺ